hello
hello
ቤት ቤት የተወደደው አልገባም። አምስት ሺህ
okay ምን አልገባም? ምንድን ነው ያልከኝ?
ቤት ቤት እሺ
የተወደደው አልገባም ብሩ አምስት እሺ ሺህ ቆይ ጠብቀኝ አንዴ። ስልክ ይዛችኋል?
አዎ
hello ጤና ይስጥልኝ ቤተሰብ እስራኤል ነኝ። በኮም ደርዳው
አዎ አቤት። hello አቤት ጤና ይስጥልኝ።
sister አቤት
አምስት ሺህ account ላይ አወጥቼ እስካሁን አልገባም።
እሺ አንዴ የቤት ቤት ቁጥርህ ንገረኝና check ላድርግልህ።
ዜሮ ዘጠኝ እሺ
ከነት ትግስማ ይሄ ራሱ ነው ስልኩ
እ፣ አስር አምስት እየታየኝ ስላልሆነ ነው። እሺ ከሌላ transfer የሆነ ስለሆነ አንዴ
እሺ አስር አምስት እሺ
ጨምር ከሚዛ አስራ አምስት እንደገና አስራ አምስት ነው።
አይደለም ዜሮ ዜሮ እሺ
ሰባት ሶስት እሺ ዜሮ ዘጠኝ ሰባ ሶስት እሺ
እ?
ዜሮ ዘጠኝ ሰባ አምስት ሺህ።
ሶስት እሺ
አምስት ሺህ ነው አይደለም ሙሉ አልነገረኝም። ቁጥሩን በትክክል ንገረኝ አንዴ።
ይሄ- ዜሮ ዘጠኝ አስራ አምስት እሺ
ዜሮ ዜሮ እሺ
ሰባት ሶስት እሺ
ስልሳ ሁለት መጨረሻ ስልሳ ስንት
ስልሳ ሁለት ስልሳ ሁለት እሺ መቼ ነበር use ያደረገው?
አሁን የበፊት አሁን ትንሽ አሁን እስከ እስከ ዛሬ?
ዘጠኝ ሰዓት ምናምን እሺ እሺ ወደ ቴሌብር ነው አይደለ?
አዋ እሺ አሁን ገብቶልሃል። እሺ check ማድረግ ትችላለህ። Hello
አዎ አሁን ገብቷል። check አድርጉት።
እሺ እሺ እሺ።
እሺ ስለደወልክ እናመሰግናለን። መልካም ቀን።